ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎት?
ጤና ይስጥልኝ አብሮ ይስጥልኝ agent መሆን ፈልጌ ነው
agent መሆን ፈልገው ነው ስልክ ልንገሮት ይያዙ
እሺ ንገሪኝ ዜሮ ዘጠኝ ሀያ አንድ
ቆይ አንዴ ዜሮ ዘጠኝ ሀያ አንድ
ሀያ አንድ
ሰባ ስምንት
ሰባ ስምንት አርባ ዘጠኝ
አርባ ዘጠኝ ሀያ ሁለት
ሀያ ሁለት እሺ
ጸጋዬ ብለው ያናግሩት